ሪፖርት ነው ባኮ የምንለዳው።
ሰላም ነው።
እግዚአብሔር ይመስገን።
ትናንትና ሙሉ ቀን ዛሬ ሙሉ ቀን እየደወልን ጭራሽ መፍትሄ የለም እንዴ? የብራችን ዲፖዚት የተደረገ ጭራሽ አልወጣም።
የሚያናግሩበት ስልክ ልስጦት የያዙ
ለማን? እሺ ንገረኝ።
ዜሮ ዘጠኝ
ቆይ አንዴ አንዴ ጠብቂኝ። ዜሮ ዘጠኝ ሀያ አንድ ሰባ ስምንት
ስልክ ሰ- ስልክ ማዘለ ስልክ ማዘለ አለ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሀያ አንድ ነው ያልኩት okay ሀያ አንድ መጀመሪያ ሰባ ስምንት ሰባ ስምንት አርባ ዘጠኝ ሀያ ሁለት
አርባ ዘጠኝ ሀያ ዘጠኝ አርባ ዘጠኝ ሀያ ሁለት
እሺ ማን ነው የሚባለው?
ጸጋዬ ብለው ይደውሉ።
ህጋይ እሺ